Hello.
ሄሎ ሰላም ጤና ይስጥልን ቤስት ቤት።
ያልታረመ ካርድ ነበረኝና
እሺ አንዴ ጠብቀኝ።
እሺ
ሄሎ
አሀ
ሰላም ከአስር ኮድ ልንገርሽ ይቻላል።
አስራ ሁለት እሺ ሀምሳ ስድስት አስራ ሁለት አምሳ ስድስት ስልሳ አራት እሺ
ዘጠና ስድስት
እሺ አራት ጨዋታ ወጥቶብሃል፣ ወድቋል ትኬት።
አይ አዎ፣
እሺ እሺ፣ እሺ፣ መልካም ቀን።
እሺ፣ ቴንኪው